Hello ሰላም ጤና ይስጥልኝ ችብችብ እንደምን አለሽ?
እግዚአብሔር ይመስገን
እ፣ ትናንትና አንድ ነበረ እና እሺ እ፣ ዛሬ አንድ ቀረብኝ።
ምን ነበር የቀረው ማርቲን ማርቲን ሽንኩርት እና ቀይ ስር ነበር ያ- ያዘዝኩት።
እሺ እሱ አልመጣልኝም ቀይ ስር አልመጣም አልመጣም። አዎ አዎ አቅራቢዎቹ ስላላመጡልን ነው እሱኛው ለነገ ነው የሚመጣለት ነገ ነው። Okay እንደሱ ነው።
ስልክዎትን አንዴ ይቅርታ አስራ አንድ እሺ አስራ ሰባት እሺ
አስራ ስድስት አርባ ስድስት አስራ ስድስት No no no አስራ ሰባት እሺ ስልሳ ስድስት አርባ ስድስት ስልሳ ስድስት ሰባ ስድስት No no አርባ ስድስት አርባ ስድስት አርባ ስድስት እሺ አስራ አንድ አስራ ሰባት
ስልሳ ስድስት አርባ ስድስት
Okay፣ እሺ እሺ የኛውን ለነገ እንዲመጣለት እናደርጋለን።
ስልኩ ተሸ- ተሸ- ተሸዋት ስልኩ አዎ አዎ ስልሳ ስድስት አርባ ስድስት አይደል ያሉኝ?
አዎ አዎ አዎ በቃ ነገ ይመጣልዎታል። እሺ መልካም ቀን።